ተመስገን ያዳማቸው ድል ዋኩም ገባው።
ሰላማዎች እንዴት ነሽ?
እግዚአብሔር ይመስገን።
ከመቀሌ የምደውለው እናት እሺ
ሂሳብ ነበረን የሰለ የሰለ የመቀሌ መኪና የዳብሊኤፍ ሶሪ እና የዳብሊኬፍ ኤስ ማለት ነው።
የኤፍኤች የሰራችሁ ሰው የደብሊው ኤፍ ፒ
ይሄ አይደለም ይሄ አዎ ዳብል ጄኤፍኤስ ዳብል ጄኤፍኤስ ሆኖ የኤንኤፍኤ ማለት ነው። የሴቶች የጥቃት መኪና የለው የእነሱ አልተከፈልም። May June July እስካሁን አልተከፈልም።
አዎ፣ ዝ- የገባው ዛሬ ነው እና እያስተካከልን ስለሆነ ነው። አሁን ይገባልዎታል። ትንሽ ጠብቁን፣ ይቅርታ።
ዛሬ ዛሬ ይገባል እና ያስገቡት። አዎ፣ ዛሬ ዛሬ አዎ፣ ይገባል።
ዛሬ እንከፍላለን። አዎ፣ እያስተካከልን ስለሆነ ነው። document፣ ይቅርታ።
እሺ እጠብቃለሁ። እሺ እሺ፣ እሺ።